Hello አቤት።
ሰላም ጤና ዶንኪ ቲዩብ ነው።
አዎ thank you።
አንድ እጹብ ድንቅ ልጅ አለ አካባቢ ጋር እሱን ለመጠቆም ነው።
እሺ የስንት አመት ልጅ ነው?
እ፣ ሶስት ሶስት አመት ውስጥ አራት አመቱ አራት አመቱ እሺ እሺ። እ፣ የህፃኑን ስም እና የቤተሰቦቹን ስልክ ቁጥር ያውቁታል?
አዎ አውቀዋለሁ።
እሺ ንገሩኝ ስሙን።
ልጁ እግዚአብሔር ስሙ
እሺ እ፣ እግዚአብሔር ማን?
እግዚአብሔር ኃይለ ሚካኤል
እሺ አራት አመቱ ነው ያሉኝ።
አዎ፣ አራት አመቱ
እሺ ስልክ ቁጥር ይንገሩኝ የቤተሰቦቹ።
ዜሮ ዘጠኝ ስልክ ሀያ
ሀያ ሀያ ሰባት
ሀያ ሰባት
አስራ ስምንት ሰማንያ ሰባት
አስራ ስምንት ሰማንያ ሰባት እሺ ይሄ የት ነው አባቱ ነው።
አድራሻው?
ያ አድራሻ ደብረ ማርቆስ
ደብረ ማርቆስ እሺ
እ፣ የአባቱ ስልክ የእርስዎ ነው።
እ፣ አሁን የነገሩኝ የአባቱ ስልክ ነው?
አዎ የአባቱ ስልክ ነው። ኃይለ ሚካኤል እ፣ አበባው ይባላል።
እሺ እ፣ የእርስዎን ስም ይንገሩኝ።
የእኔ ሀብታሙ ህብረት
ሀብታሙ ማን?
ህብረት
ሀብታሙ ክብረት ህ- ህብረት ህብረት። እሺ አ
ስልክ ቁጥሮትን ይንገሩኝ የእርስዎ።
አሁን የደወል ሰማንያ አምስት ሰማንያ አምስት ዘጠና አምስት ዘጠና አምስት ዜሮ ሶስት ሀምሳ አራት
እሺ እ፣ እናመሰግናለን ስለደወሉ፣ እንደውልልዎታለን።
እሺ እሺ እሺ እሺ፣ መልካም ጊዜ ይሁንልዎት።
እንደው